ጌታዬ መታመኛዬ ጌታዬ መታመኛዬ ፍቅርህን እኔ አየሁት ማዳንክን ተመለከትኩት ፍቅርህን እኔ አየሁት ማዳንክን ተመለከትኩት መቃብር ናድከው ጌታ ወጣው መግነዜ ተፈታ አቀፍከኝ ይሸጣል ሳትል አነባ ስለኔ ቁስል አቀፍከኝ ይሸጣል ሳትል አነባ ስለኔ ቁስል ጌታዬ መታመኛዬ ጌታዬ መታመኛዬ ፍቅርህን እኔ አየሁት ማዳንክን ተመለከትኩት ፍቅርህን እኔ አየሁት ማዳንክን ተመለከትኩት አብቅቷል በቃ ተብዬ ገስግሰ መጣ ጌታዬ አንከባለልከው ድንጋዩን እዩት የጌታ ማዳኑን አንከባለልከው ድንጋዩን እዩት የጌታ ማዳኑን አንከባልልከው ድንጋዩን እዩት የጌታ ማዳኑን ጌታዬ መታመኛዬ ጌታዬ መታመኛዬ ፍቅርህን እኔ አየሁት ማዳንክን ተመለከትኩት ፍቅርህን እኔ አየሁት ማዳንክን ተመለከትኩት አራት ቀን ሞላው ሬሳው ይሸታል አሏት ትጠጋው አላዛር ተነሳ አልከኝ ወጣው መግነዙ ሳይዘኝ አላዛር ተነሳ አልከኝ ወጣው መግነዙ ሳይዘኝ ጌታዬ መታመኛዬ ጌታዬ መታመኛዬ ፍቅርህን እኔ አየሁት ማዳንክን ተመለከትኩት ፍቅርህን እኔ አየሁት ማዳንክን ተመለከትኩ